customer ነኝ።
እሺ የሆነ withdrawal አምስት መቶ ብር ልኬ እሺ
ወደ- ወደ አካውንቴ pending ብሎኝ ነበረ። ወደ አካውንቴ ወይም ወደ ጨዋታው እንዲመለስ ነበር መቼ ነበረ?
ዛሬ December ዛሬ ዛሬ ነው።
አዎ ልክ የስልክ ቁጥር የደወልክበት ነው።
አዎ
ጠብቀኝ አንዴ።
ዜሮ ዘጠኝ አስራ ሁለት አ አይደለም ቁጥሩ አዎ እሺ እሺ ይቅርታ ዜሮ አስራ ሁለት
ዜሮ ዘጠኝ አስራ ሁለት እ ሰባ ዘጠኝ ሰባ አራት እሺ ስልሳ ሰባት
ጠብቀኝ አንዴ ችግር አድርግልኝ።
እሺ አመሰግናለሁ። ጊዜ አይዞኝ እኔ እኔ
ይቅርታ hello አምስት መቶ ብሯ በ voucher ነው የገባችብህ። እ በ voucher ደግሞ withdraw ሲደረግ Best Bet ሱቅ ላይ ሄደ ነው በ- ብሩን ማውጣት የምትችለው። Best Bet ሱቅ ከሌለ ደግሞ ወደ ጨዋታው ወደ ወደ ቤት ቤት። አዎ እሱን እንዴት እንደምትመልሰው ልንገርህ። እናንተ ናችሁ የምትመልሱት፣ እኛ አካውንታችሁን access ማድረግ አንችልም እና account history ውስጥ ትገባና voucher history የምትል አለች። ከዛ እሷ ላይ ቀኑን ታስተካከላለህ። start እና end date ኡን በአስራ ሰባት ስለሆነ በአስራ ሰባት አድርገውና search ስትለው voucher code ይመጣል። ስድስት digit እ።
voucher code one X one ብሎ የሚጀምር ኮድ ነው። እሱን እ።
code copy አድርገውና ከዛ ወደ ኋላ ተመልሰ deposit የሚለውን ውስጥ ትገባለህ። ልክ ከዚህ በፊት deposit እንደምታደርገው ማለት ነው።
ቴሌግራም ላይ attach አድርግልኝ እስኪ በዚሁ ቁጥር በ
እ፣ ማን ነው ስምህ? hi ትለኛለህ።
አዎ ማን ልበ- ማን ነው ስምህ?
ሚሊዮን ሚሊዮን ነኝ ብለህ ጻፍልኝ ቴሌግራም ላይ እና እ፣ step ኦቹን ልክላለሁ። እሺ፣ መልካም ምሽት።
አመሰግናለሁ።
እሺ